ጤና ይስጥልን።
አብሮሽ ክልል
ዶንት ዩ ነው ማለት የአንድ ሰው የህይወት ታሪክ ለማጋራት መመዝገብ ይቻላል።
ምን አሉ?
የአንድ ሰው የህይወት ታሪክ የሚለው ላይ
የአንድ ሰው ህይወት ላይ እሺ፣ ስሙት ማን ልበል?
ዚነት ሁሴን እባላለሁ።
ማን አሉኝ?
ዚነት ሁሴን
ዚነት ሁሴን። እሺ፣ ስልክ ቁጥር ንገሩኝ። ዜሮ ዘጠኝ ሰላሳ ስድስት ሰላሳ ስድስት ስልሳ ስምንት
እሺ ስልሳ ሰባት
ስልሳ ሰባት ዜሮ አንድ
ዜሮ አንድ ሰላሳ ስድስት ስልሳ ስምንት ስልሳ ሰባት ዜሮ አንድ ነው።
አዎ
እሺ የት አካባቢ ነው አድራሻዎት?
ፈረንሳይ ደጋሲው
እ እኛ ጋር ከዚህ በፊት ተመዝግበው ነበር?
አይ አልተመዘገብኩም።
እሺ ፈረንሳይ ለጋሲዮን ነው ያሉኝ አይደለ?
አዎ እሺ እሺ እ እንደውልልዎታለን። እናመሰግናለን ስለደወሉ።
እሺ እኔም አመሰግናለሁ። እማዬ።
እሺ መልካም ቀን። እሺ